Hello hello አነሳልህ customer አላነሳልኝ አይደለም አንስቷል። መሳት ታነሳ cancel ነበር ያለህ። okay
እና ምን ታደርግ?
እሺ ምግቡን አውጥተኸዋል?
አይ አውጥቼዋለሁ። ምግቡ
በቃ እሺ ይመለሳል። እሺ
ወደ ምግብ ቤት ልመልሰው።
አዎ እዛው ነው እዛው ነው ያለሁት ምግብ ቤት።
ምግብ ቤት ነው ያለው።
አዎ ቆይ እሺ አንዴ ቆይ። የት ነው የሚመለሰው? በርገር ቤዝ በርገር ቤዝ የፍቅር ማዕድ ነው እሺ የሚመለሰው።
ቅድማትሽ የፍቅር ማዕድ ከመለስከው በኋላ አሳውቀን።
እዛው ላገናኝሽ ወይስ ዝም ብዬ ልደውል? ወደ- ወደ በዚህ ስልክ ምን አልከኝ?
በዚህ ስልክ ነው የምደውለው ከዛ ወይስ አዎ አዎ እዚህ ዜሮ አንድ አንድ